ጤናስል ሄሎ ቪዛ ኩለኝ ነው የባንኮት ምን አይነት የጉዞ መረጃ ልስጦ?
ለቪዛ
አዎ ደንበኛ ስም
እሺ፣ ምን ያስፈልጋል ቪዛ ለማውጣት?
የት ሀገር ሌላ አይሰማም። ደንበኛ ስም
አሁን አይሰማም።
ይሰማል።
እሺ የት ሀገር ቪዛ ነው የፈለጉት?
የዱባይ
ዱባይ በምን ነበር?